ሎኬሽን የሚፈልጉትን ሎኬሽን ይሞላሉ ማለት ነው። ከዛ ፔመንቱ አሁን ላይ አዋሳች አቢሲኒያ የሚያመጣጡታል አማራጭ ግን እኛ አሁን እያሰ
hello hello፣ አቤት።
ሰላም እማ፣ ከ ChipChip ነበር ምደውልዎት።
እሺ፣ ይቅርታ አንዳንድ ጥያቄ ልጠይቅዎት ነበር። ይመችዎታል?
እየሞላን ነበር። እንደውም ChipChip ኣው OK ነው።
አዎ፣ ይቅርታ እንዴት ልጠይቅዎት? እሺ፣ እሺ።
እስኪ አሁን ChipChip ን እየተጠቀሙ ነው አይደለ?
አዎ፣ አዎ።
እሺ፣ እስኪ ስለ ChipChip ያለዎትን አስተያየት ከ driver ኦቹ ባዘዙት ሰዓት ነው ወይም የሚደርስልዎት የሚለውን ነበር።
በፊት ነበረ ቴሌ ላይ ነበረ ቴሌ ነበር የምሰራው እዛ ወሎ ሰፈር።
እሺ በጣም እንቸገር ነበረ የመቅረት ምናምን ነበረ። አሁን ግን እኔ ወደ ሶስት ወር ምናምን በሆነ ጉዳይ ምክንያት ቤት ነበርኩኝና እንትኑ አልሄድኩም። እዛ የሚምጣ ይምጣ አላውቅም፣ ግን ቤት አሁን ደግሞ ሰፈርኛ እያመጡልን ነው ያሉና ሁለተኛዬ ነው አሁን ዛሬ ራሱ ለነገ አዝዣለሁ። እንግዲህ አሁን አስተያየት በዚህ በሶስት ወር መስጠት አልችልም ማለት ነው። ገብቶሻል? የበፊቱን ነው። በፊት ግን በጣም ተጠቃሚ ነበርን በቢሮ እዛ እና ጥሩ ነው ማለት በጣም አሪፍ ነው። አንድ አንዴ እኮ አንዳንዴ ነው ክስ እንትን የነበረ ስለሚበዛባቸው ይመስለኛል።
አዎ፣ አዎ ልክ ነው።
የመቅረት ያልሆነ product መምጣት በተለይ አቮካዶ ምናምን ላይ በጣም ችግር የነበሩበት ያኔ ኳሊቲው ላይ ኳሊቲው ላይ አዎ እንደዛ ነበረ። በተረፈ ጥሩ ነው። እንደዚህ ቀጥሉ። አሁን ደግሞ በሰፈር እዚህ ጋር እኛ ተሰባስበን የሰፈር እንትኖች አሁን ራሱ እያዘዝኩ ነው እያዘዝን ነበር በአንደኛው ጓደኛችን ስም። አዎ እንደዛ ነው።
እሺ ሌላ አለሽ የምጠይቂኝ?
እሺ ይሄ product ቢጨመር እንገዛለን የሚሉት አለ አሁን ካሉት ውጪ?
እንግዲህ እስካሁን ድረስ ተጠቃሚ more እኛ እንትን ላይ ነን፣ አትክልቱ ላይ ነን። እኔ አሁን ነኝና ስለሌላው ብዙም እንትን አልልም፣ ግን እነዚህ የ fruit ኦች አትክልቶችን ነው የምጠቀም።
እሺ፣ እናመሰግናለን። እሺ፣ መልካም ምሽት ይሁንልዎት።